ጤና ይስጥልኝ። ሄሎ ቪዛ ሚልኪ ነኝ። በኮሚኒቲ ጉዞ መረጃ ልስጦ።
በሰላም ደህና አደርሽ። ይሰማሻል? ይቆራረጣል ትንሽ ኔትወርኩ። ይሰማሻል አሁን?
እኔ ይሰማኛለሁ። አንቺ ጋር ይሰሙ?
አዎ ት- ይሰማኛል። ለኢሮፕ ለማመልከት እ፣ ባለቤቴ አሜሪካዊ ነው እና እኔ ኢትዮጵያዊ ነኝ እና እ፣ በእሱ property እኔ ማመልከት እችላለሁ አይደል?
እ፣ ምንድን ነው process ኡ? የሚያመለክቱበት process?
የቪዛ ጎ- አዎ okay። bank statement ኡ